አንቺ አዲስ አበባ ማየቱን ተውሾይ አሳድገሽ ሲጠፉ የታሏት ዲሞይ ጨዋ ደግ ልጆችሽ ውበትሽ ናፍቋቸው ተሰቃዩ ብዙ ባክሽ ጥሪያቸው እንኳን ላሳደግሽው ጥርሽን ለበላ ለስንቱ ጎረቤት ሆነሻል ከለላ እናታችን አገር ፍቅርሽ ለብቻው ነው ደጅሽን እስከፍተሽ ነው ብቲን ምንድን ነው መቼም የገባው ቀን ከአገር ከመንደሬ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ችላ ችላ ትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ ሀገሬ የወጌን ማዱን ሊያደርጉ ሲጥሩ በያሉበት ሀገር አበሾች ሲባሉ ሲሰበሰቡማ ሲደምቅ ጨዋታቸው አንቺ ነሻው ሸገር ትልቋ ርስታቸው ጤፍ እንኳን ባይገኝ በማሽላ እንጀራ የአገር ቀሚስ ለብሳ ህቃችን ብትኮራ በነጭ ባረብ አገር ቢሆንም ኑሯቸው ኢትዮጵያ ማየት ነው ትልቁ ህልማቸው። መቼም የገባው ቀን ከአገር ከመንደሬ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ችላ ችላ አትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ ሀገሬ Nobody can fix it up, nobody can bring peace up. Africans are always out while them love them green land. Who gonna be blamed for this one at last one not the peace? Ethiopian somebody's land calling out the refugees. The love I go for this Ababa for the people living there. I can wait last in my hood. till I breathe naturally. Only local let me live peacefully in a Zion land. I wish in a paradise in Addis Ababa town. መቼም የገባው ቀን ከአገር ከመንደሬ ደስታ ነው የሚሰማኝ ገና ሳየው መርካቶ ሰፈሬን ችላ ችላ አትበይ አይተሽ መቸገሬ ሌላ እናት የለኝም ካንቺ ሌላ ውቢቷ ሀገሬ ኧረ እኔስ ሀገሬ መርካቶ ሰፈሬ ኧረ እኔስ ሀገሬ መርካቶ ሰፈሬ